ተጨንቆ ይሄዳል ስለ ሰው ልብስ አገር ለአገር የፍቅርን ነገር የመውደድን ነገር ለማን ሰው ልናገር? ልብ ነገር ይዞ ከተሸሸገኝ ልተወው ፍቅርህን ሰው ካላረገኝ ተጨነኩኝ እንጂ በቀን በሌሊት ብሞከር አይጠፋም ከሰው መድኃኒት ሳትረሳኝ ሳይጠፋኝ ልማዴ ነይ በለኝ መውደዴ ነይ በለኝ ሆዴ ልምጣ መውደዴ ነይ በለኝ ሆዴ ልምጣ መውደዴ ነይ በለኝ ሆዴ ልምጣ መውደዴ ነይ በለኝ ሆዴ ልምጣ መውደዴ ይጓዛል ተጨንቆ ይሄዳል ስለ ሰው ልቤስ አገር ለአገር የፍቅርን ነገር የመውደድን ነገር ለማን ሰው ልናገር? ይጓዛል ተጨንቆ ይሄዳል ስለ ሰው ልቤስ አገር ለአገር የፍቅርን ነገር የመውደድን ነገር ለማን ሰው ልናገር? እየዋሉ በሀሳብ በፍቅር እያደሩ እንደምንስ አድርጎ ይደምቃል መንደሩ። አይታሰብልኝ የኔ ጉድ ከሃዴ ይቀጣኛል በሀሳብ ሸጋ ልጅ መውደዴ። ሳትረሳኝ ሳይጠፋኝ ልማዴ ነይ በለኝ መውደዴ ነይ በለኝ ሆዴ ልምጣ መውደዴ ነይ በለኝ ሆዴ ልምጣ መውደዴ ነይ በለኝ ሆዴ ልምጣ መውደዴ ነይ በለኝ ሆዴ ልምጣ መውደዴ ይጓዛል ተጨንቆ ይሄዳል ስለ ሰው ልቤስ አገር ለአገር የፍቅርን ነገር የመውደድን ነገር ለማን ሰው ልናገር? ይጓዛል ተጨንቆ ይሄዳል ስለ ሰው ልቤስ አገር ለአገር የፍቅርን ነገር የመውደድን ነገር ለማን ሰው ልናገር? እንግዲህማ ፍቅርህ አይዘው አስማሚ የናፍቆት ጠበቃ የልብ አስታማሚ በሽኮኮብ ሰዓት በምሽት ወደርሻ ትዝታም ፈጣሪ ያሳብ መቀስቀሻ ሳትረሳኝ ሳይጠፋኝ ልማዴ ነይ በለኝ መውደድ ነይ በለኝ ሆዴ ልምጣ መውደዴ ነይ በለኝ ሆዴ ልምጣ መውደዴ ነይ በለኝ ሆዴ ልምጣ መውደዴ ነይ በለኝ ሆዴ ልምጣ መውደዴ ይጓዛል ተጨንቆ ይሄዳል ስለ ሰው ልቤስ አገር ለአገር የፍቅርን ነገር የመውደድን ነገር ለማን ሰው ልናገር? ይጓዛል ተጨንቆ ይሄዳል ስለ ሰው ልቤስ አገር ለአገር የፍቅርን ነገር የመውደድን ነገር ለማን ሰው ልናገር? እየዋሉ በሀሳብ በፍቅር እያደሩ እንደምንስ አድርጎ ይደምቃል መንደሩ። አይታሰብልኝ እኔ ጉድ ከሆዴ ይቀጣኛል በሀሳብ ሸጋ ልጅ መውደዴ ሳትረሳኝ ሳይጠ